ባለብፁዕ ዘይኔቡ ግዕዝ እስመ ለዓለም ይምራ። በአንሺ ወገን እየቀደሙ በመሪ ወገን እየተከተሉ ይዝለቁ። ሶስተኛ አንድ ጊዜ በዜማ ይዝለቁ። እስመ ለዓለም የሚባለው ሶስት ጊዜ ነው። አስተውል። እስመ ለዓለም ምሕረቱ ተቀነዩ ለእግዚአብሔር በፍርሃት ወተአሰዮ አግረሮት አለ ልሳን እኪ እቲ እቲ አልባቲ አቅም ሰርአ ሰንበተ